እኔ ሰው እንደ ጭልጥ አድርጎ አሁን ሳራ እንደዚህ ነው ዶክ ዶክ ዶክ አድርጋ ባል
አሎ Hello፣ ጤና ይስጥልኝ አቶ ተፈሪ።
ተፈሪን ጤና ይስጥልኝ።
ጤና ይስጥ ከፌዴሬሽን ምክር ቤት ነው የምደውልልዎት።
እሺ አቤት አጣሪ ጉባኤ አላስገቡም?
ታስገብቻለሁ ተወስኗል። ከዛ
ኖ ኖ እንትኑን እንትን ጉል- እ፣ እንትን ነበር ኃይሉ ተያይዞ የቀረቡ እንጂ ውሳኔ ገና አንዱ አሁን እንትን ጠይቄያለሁ እ?
እንትን ጠይ- ጠይቄያለሁ
ከፍ ምንድን ነው?
ይሄ አሁን እኔ አላስገባውም። ይሄ የአጣሪ ጉባኤ ይያዝ፣
እ፣ እ፣ የአጣሪ ጉባኤ ይያዝ።
አስገ- ማስረጃ እኮ በሙሉ አቅርቤያለሁ።
የአጣሪ ጉባኤ ምን ብሎታል? አጣሪ ጉባኤ ትርጉም አያስፈልገውም ብሎት ነው።
እ፣ አዎ የእንትኑ ጸረ ጉባኤ ከዚህ- ኦኬ እነሱ የእነሱ የፈረዱት ፍርድማ አለ እነሱ ፈርደውብኛል።
የእነሱም ራሱ አብራቸው አያይዛችሁ ነው የምታቀርቡ።
አ፣ መያዝ ነበረበት ዛሬ።
አዎ መያያዝ ነበረበት። የአጣሪ አ፣ በቃ አሁን ልምጣና ላመ- ባላምጣው ከዛ በኋላ ይችላሉ፣ አስገቡ።
እሺ፣ ታንክ ዩ፣ ታንክ ዩ። ለእንትኑ መሰረት ኦኬ፣ እሺ እሺ።